በቃል የማይቻል ምን አለ በስም የማይሆነው የቱ ነው? ለቃል የማይቻል ምን አለ በስም የማይሆነው የቱ ነው? ለቃልህ የማይቻል ምን አለ ማዕበል ነፋሱ ይታዘዙልናል፣ ሸለቆ ይሞላል፣ ተራራው ዝቅ ይላል። እናዛለን ሁሉን ግዑዝ ፍጥረትን በስምህ ስልጣን ረገጥን ጠላትን። ቃልህን አምነዋለው፣ ስምህን አምነዋለው፣ ጉልበትን አምነዋለው፣ ስልጣንን አምነዋለው፣ ቃልህን አምነዋለው፣ ስምህን አምነዋለው፣ ጉልበትን አምነዋለው፣ ስልጣንን አምነዋለው። ጴጥሮስ መረብ ቢጥሉ እንዳልከው እንደ ቃል ቢሉ ሞላና ተትረፈረፈ ከቃል መቻ እንዳለፈ ነጴጥሮስ መረብ ቢጥሉ እንዳልከው እንደ ቃል ቢሉ ሞላና ተትረፈረፈ ከቃል መቻ እንዳለፈ አምነዋለው ቃልህን አምናለው አምነዋለው ስምህን አምናለው አምነዋለው ጉልበትን አምናለው አምነዋለው ስልጣንን አምናለው አምነዋለው ቃልህን አምናለው አምነዋለው ስምህን አምናለው አምነዋለው ጉልበትን አምናለው አምነዋለው ስልጣንን አምናለው ለዓመታት ደምህ ሲፈሳት ለስቃዩ መፍትሄ የሌላት ድናለች ወደ አንተ መጣ በእምነት ልብስህ እንዳሳ ለዓመታት ደምህ ሲፈሳት ለስቃዩ መፍትሄ የሌላት ድናለች ወደ አንተ መጣ